ጨራ ነው።
ሄሎ ሄሎ
ገና እየጠራ ነው እንዴ?
ሄሎ ሄሎ ዋሽንግተን ነው። አይሰማም ድምፅሽና እንትን ውጤት ነበረን ማን ነበር ስሟ? ሄሎ ብሪቄ ቶሎሳ የሚል የትሯ ኮሉምባር ኤምአር የተነሳ ውጤት ፈልገን ነበረ እ አይሰማም እኮ ስልክ